ሄሎ ሄሎ፣ ሰላም እንዴት ነህ?
እግዚአብሔር ከቢዩ ነበር የምደውለው።
እሺ በ order ነበር አርባ ስምንት ሰላሳ አራት order ተዘግቶ ነበር አይደለ? special ፒዛ large አንድ።
አ- አ- መብራት የለም እንዴ?
አ- መብራት ባይኖርም ደርስ ይደርሳል። አሁን ይኸው ደርሷል። አሁን በእንትን ስለሆነ እየተሰራ ያለው ችግር የለውም።
okay ይደርሳል።
አ ይደርሳል ስንት ደቂቃ?
ይደርሳል። ገና ሀያ ምናምን ደቂቃ አለው አይደል?
አዎ አውቃለሁ።
አዎ ግን ይደርሳል። ችግር የለም። ይደርሳል።
በቃ አንድ ስንት ደቂቃ በኋላ ይደርሳል።
በቃ እንደዛ የሚደርስ ከሆነ ችግር የለውም።
ይደርሳል። ይደርሳል።
እሺ ይደርሳል።
ምናምን እሺ እሺ